ልቤን ልንገርሽ አሳዝነሽኛል ብታምኝም ባታምኝም አስከፍተሽኛል መውደድን ሳታጭው ምነው ጠረጠርሽኝ የምር አሳዘንሽ ምን ልሁን ጨነቀኝ እንደ መጠርጠሬ አልቀነስም ፍቅሬ የልቤን ልንገርሽ አሳዝነሽኛል ብታምኝም ባታምኝም አስከፍተሽኛል መውደዴን ሳታጭው ምነው ጠረጠርሽኝ የምር አሳዘንሽ ምን ልሁን ጨነቀኝ እንደ መጠርጠሬ አልቀነስም ፍቅሬ ስሚኝማ ልብ ፈቅዶ ጊዜ አላምዶ እያኖረን ምን ክፉ ቀን ይሆን ደርሶ እኔና አንቺን ያቃቀረን ቢገርመኝ እንጂ ስሜን ማጣቴ ምስጋና ልሻ ምነቴ ስሚኝማ በእኔ ስሜት ሁኔታሽን ሳስተነትን መልሳጣለው ታውቂዋለሽ እንኳን ያረኩ ያሰብኩትን ስትከሽው ልቤን ያለ ጥፋቱ ያኖርሻለሁ ጸጸቱ ሳይሽ ከማስመስል ሆኜ እንዳልከፋኝ የውስጤን ልንገረሽ ቀለል እንዲለኝ ቀለል ቢለኝ ቀለል እንዲለኝ ቀለል ቢለኝ የልቤን ልንገርሽ አሳዝነሽኛል ብታምኝም ባታምኝም አስከፍተሽኛል መውደዴን ሳታጭው ምነው ጠረጠርሽኝ የምር አሳዘንሽ ምን ልሁን ጨነቀኝ እንደ መጠርጠሬ አልቀነስም ፍቅሬ ስሚኝማ ዛሬ እንዳምነው የእኔ ፍቅር ባትይኝም ለብቻዬ የሚታወስ ደግ የምለው ቀን የለኝም ላንቺ ሲያደላ ጊዜ ስጦታ አንሼ እንዳይሆን ለቦታ ስሚኝማ ምን ዋጋ አለው ተይ ለማለት አቅም ካጣው መቻዳንኮት ፍቅራችንን ተናድጄስ ምን አመጣው ባይገባኝም በአንቺ መጠርጠር ልቤ አልሰሰተም ለማፍቀር ሳይሽ ከማስመስል ሆኜ እንዳልከፋኝ የውስጤን ልንገርሽ ቀለል እንዲለኝ ቀለል ቢለኝ